በስምከ ወበኃይልከ እቀበሙ ከመ ይኮኑ አሐደ እምነ ከማነ ከመ ይኮኑ አሐደ እምነ ከማነ ከመ ይኩን አባ ቅዱስ ጠብቃችን ኦ አባ ቅዱስ ጠብቃቸው በስምህ በኃይልህ ጠብቃቸው እኛ አንድ እንደሆን አንድ ይሁኑ ብለህ የጸለይክ እግዚአብሔር ልጅ ጌታ ኢየሱስ ስምህ ይባረክ። የአብ አንድያ የእኛ አፍቃሪ የአባት ቀኙ ደጉ አስተማሪ ከጸለይክልን አንዱን ማይለፈን ደም ከቁጣ ስላትረፈን በስምከ ወበኃይልከ እቀብሙ ኦ አባ ቅዱስ እቀብሙ ኦ አባ ቅዱስ እቀብሙ በስምከ ወበኃይልከ እቀብሙ ከመ ይኩኑ አሐደ እምነ ከማነ ከመ ይኩኑ አሐደ እምነ ከማነ ከመ ይኩን የድል አርማችን ብሩኩ ተስፋ ዋስትናችን እንዳንጠፋ እንዳልከዋለን በአብ ቸርነት የእኛ ኢየሱስ የፍጥረት ናፍቆ በስምህ በኃይልህ ጠብቃቸው ኦ አባ ቅዱስ ጠብቃቸው ኦ አባ ቅዱስ ጠብቃቸው በስምከ በኃይልከ ጠብቃቸው እኛ አንድ እንደሆን አንድ ይሁኑ ብለህ የጸለይክ እግዚአብሔር ልጅ ጌታ ኢየሱስ ስምህ ይባረክ። ለአባት መንግሥት ካህናት ያረከን በደም መፍሰስ አንድ ያሰርከን ካንተ የተነሳ ሰማይ ሰላም ነን በሚያሻግረው በስምህ አምነን በስምከ ወበኃይልከ እቀብሙ ኦ አባ ቅዱስ እቀብሙ ኦ አባ ቅዱስ እቀብሙ በስምከ ወበኃይልከ እቀብሙ ከመ ይኩኑ አሐደ እምነ ከማ አባ እንድንል በምን ተቻለ? አሁን ልጅነት ስልጣንም አለን። አባቶ ያልከው አባታችን ነው ቅዱስ ኢየሱስ፣ ይሄም አንተነህ በስምህ በኃይልህ ጠብቃቸው። ኦ አባ ቅዱስ ከበሞ ኦ አባ ቅዱስ ከበሞ በስምከ ወበኃይልከ ከበሞ ከመ ይኮኑ አሃደ ምነ ከማነ ከመ ይኮኖ አሃደ ምነ ከማነ ከመ ይኩን ኦ አባ ቅዱስ ጠብቃችን ኦ አባ ቅዱስ ጠብቃቸው በስምህ በኃይልህ ጠብቃቸው እኛ አንድ እንደሆን አንድ ይሁኑ ብለህ የጸለይክ እግዚአብሔር ልጅ ጌታ ኢየሱስ ስምህ ይባላል።